ጤና ይስጥልኝ ጽዮናዊት።
እኔ እንዴት አደርሽ?
እንዴት አደርሽ?
እየሰራላችሁ ነው ሁለቱም?
አዎ
dispatcher የሚሰራ
አልጠራም ግን ሞክሬዋለሁ።
እሺ እኔና እንትን በ PC ማለት ነው login ማለት ትችላለሽ ታውቂያለሽ? አ?
ምን Homebase ሽን PC ላይ ማለት ትችላለሽ። አንዴ በ Gmail ሽ ግቢና ከዛ በስልክሽ ደግሞ password እንዲልክልሽ ማድረግ ትችላለሽ።
okay ቤትኛው ወይም ስልኬ እንትን ስልኬ እኮ ታደርጋለሽ።
የለም ማሬ፣ ስልኬ የለም እኮ ጠፍቷል።
በቢሮ አይደል መጀመሪያ clock in የምትይው?
አዎ በቃ እኮ ቢሮ ስልክ ላይ set up እናደርገዋለን። በቃ ይፍሶች እሺ እሺ እሺ ለዛሬ ገብተሻል። ስትወጪም ንገሪ።
እሺ እሺ መልካም ቀን ይሁንላችሁ።
አሜን ቻው።